ጤና ይስጥልኝ። አሪፍ ነኝ። ማሌት ነኝ። እባክዎ ምን ልርዳዎት?
እሺ እስካሁን አላረፉኝም። ውድ ምን ምን ላድርግ ነው ፈልጌ ነበር እኮ የሆነ ጉዳይ አለኝ።
ደንበኛችን በዚህ ቁጥር ነበር ያስመዘገቡት?
አ
በዚህ ስልክ ቁጥር ነበር ያስመዘገቡት?
አ
እሺ እስካይሎ ትንሽ መስመር ላይ ጠብቁኝ።
ቦስስ አርግቼ ከቴሌ ብር ወጣሽ ደግሞ ዳንቦቦች ደግሞ አደረሰው
እሺ ስሞቱም አልበል ሙስጠፌ
እሺ ደንበኛችን እዚህ ጋር እንደሚያሳየኝ በእኛ በኩል ጉዳዩ ተላልፎሎታል። የሚሰሩት ክፍሎች ሰርተው እንደጨረሱ ሲያሳውቁን ደውለን እነግሮታለን።
እሺ ትብሩ አርጉልና
እሺ ተሰርቶ እንዳለቀ እናሳውቆታለን። ሌላ የምረዳውት ነገር አለ? ስለደወሉ አመሰግናለሁ።